hello ጤና ይስጥልኝ።
አብሬ ስለ
ከቢጃ ኢትዮጵያ ነው የምደውልልዎት።
አቤት
በየነ የመጠጥ ማከፋፈያ ኖት?
አዎ
አዲስ የመለያ ቁጥር ልከን ነበር፣ text አልደረሶትም።
የቢጃይ ቁጥር
አዎ አልደረሶትም፣ በ text ልከናል።
ቆይተዋል። አዎ፣ ከሳምንት አስራ አምስት ቀን አካባቢ ደርሶናል።
አዎ ደርሶታል።
አዎ እሺ እሱን ለማረጋገጥ ነው። መልካም ምን ነበር እሱ እንትን